እኔ ገነት ዘላለም ህይወት የምንለው ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ለዛሬ ቀጣችሁኝ ነበርና ለመምጣት ፈልጌ አድራሻችሁ ጠፍቶብኝ ደወልኩልሽ። ሁለተኛ በር ላይ ወርጃለሁ። በግራ ነው በቀኝ በኩል ነው ፖሊስ መምሪያ ያለ።
እሺ፣ ጎተራ ፔፕሲ ጋር እንትን አለ ፖሊስ ጣቢያ ያለ ጫፍ ላይ ማለት ነው። እንትን የሚል ነው ፖሊስ መምሪያ የሚል ታፔላ አለ። በሱ በኩል ኮብልስቶን ከሁለተኛ በር ወደዛ ነው እንዴ?
አይ ወደ ታች ይውረዱ። ኮብልስቶንን ይዘው ትንሽ ወርድ እንዳሉ ፖሊስ ጣቢያን ያገኙታል። ከፖሊስ ጣቢያው አረፍ አለፍ እንዳሉ ደግሞ በስተቀኝ በኩል ነው የእኛ ቢሮ የሚገኘው።
እኮ ጎተራ ፔፕሲው ማለት ነው ከሁለተኛ በር በኋላ ነው ያለው ወይስ ስለማላልኩ?
እዛው ነው እዛው ነው።
ሁለተኛ በር
አ
okay። እሺ
ሌላ ሰውም ይጠይቁ ከጠፋበት እሺ እሺ እሺ እሺ ነው።
መንገድ